hello ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ።
እሺ hello አቤት ጤና ይስጥልኝ ከ ጠብታ አምቡላንስ ከአዲስ ፓርክ ነበረ የምደውለው እ፣ እንትን ፈልጌ ነበር አምቡላንስ ከየት አም ከአዲስ ፓርክ አዲስ ፓርክ አዎ፣ አዲስ ፓርክ ከሚባል ድርጅት እሺ አ፣ አምቡላንስ እ፣ ዋጋውን ማወቅ ፈልጌ ነበረ።
አዲስ ፓርክ የት ፈ- የት አዲስ አዲስ ፓርክ ማለት ሚሊኒየም
ሚሊኒየም ማለት ነው።
hello hello ሚሊኒየም ማለት ነው።
እሺ ከዛን ወዴት እ፣ አይ no እዚህ stand by አምቡላንሶች ፕሮግራም ሲኖሩብን okay ፕሮግራም ሲኖሩብን ብንጠራ ምን ያህል ነው cost ኡን ማወቅ ፈልገን ነበረ።
እሺ አንዴ መልሼ ልደውልልሽ እሺ ስልኩን ይዘሽዋል? ያወጣሉ ስልኩን እሺ አንዴ ንገሪኝ እስቲ ያወጣ
እሺ ዜሮ ዘጠኝ አስራ አንድ ስልክ ዜሮ ዘጠኝ አስራ አንድ አስራ አንድ ዘጠና ስድስት
ዘጠና ስድስት ስልሳ ዘጠኝ ስልሳ ዘጠኝ ዜሮ አንድ ዜሮ አንድ ለምንድን ነው የፈለጋችሁት
ሚሊኒየም ፕሮግራሞች ነው የምናዘጋጀው እና እዚህ ፕሮግራሞች ላይ ላ- ፕሮግራም ሲኖር አምቡላንሶች፣ እሳት አደጋዎች እንጠራለን። በተወሰነ በተወሰነ ጊዜ ለዛ ነበር የፈለግነው። cost ኡን ማወቅ ፈልገን ነበር።
እሺ እሺ እሺ